ጤና ይስጥልኝ ሁሉ ስፖርት ነው እባክዎ ምን ልርዳዎ?
ጀማልሽ እናትዬ እግዚአብሔር ይመስገን።
እንትን cash out ላደርግ ቆርጬ ነበር፣ ግን text አልገባልኝ ብሎ
text አልገባልኝ ብሎ እ
cash out ማለት withdraw ነው።
አዎ withdraw እያልኩ አዎ እሺ ከሁሉ ስፖርት ላይ ቆርጧል።
አዎ አዎ ተጨማሪ የሚለው ውስጥ ገብተው የዝውውር ታሪክ ውስጥ ነው የሚያዩት።
አዎ አይቼዋለሁ።
ከእሱ ላይ እና የ- ያልገባለትን ፎቶ አንስተው በቴሌግራም ይላኩልን።
okay ምን የሚለውን ከዝውውር ታሪክ ላይ ይቼዋለሁ ብለዋል አይደለ? እሱን ያልገባለትን ፎቶ አንስተው በቴሌግራም ነው የሚልኩልን።
ሁሉ ስፖርት ገብቼ ምኑ ጋር ተጨማሪ የሚለው ውስጥ ይገቡና የዝውውር ታሪክ የሚል ይመጣል።
አዎ ከዛ የዛ- የባንክ ዝውውር የሚለው ውስጥ ገብተው ያልገባለትን ፎቶ አንስተው በቴሌግራም ይልኩልናል ማለት ነው።
እሺ እሺ እሺ እኔ የምልሽ ግን እ ሲሙ የምጠቀምበት የከፈትኩበት ሲምና አሁን ያለኝ ሲም ልዩነት አለው።
እንደዛ መሆን አይችልም።
እንደዛ መሆን አይችልም። መጀመሪያ የከፈትኩበት ሲም ነበር።
አዎ በከፈቱበት ሲም ነው።
okay፣ ስለዚህ text ኡ ተልኳል በዛኛው ሲም ማለት ነው
አዎ ያው
እ በአንደኛ በአንድ አይነት ሲም መሆን አለበት።
okay ነው። እሺ፣ እስኪ ልላክልሽ ቴሌግራም